hello ሰላም ጤና ይስጥልኝ ሴሊቢ ምን አሉኝ? ይሄ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ሶስት አንድ ቁጥር ላይ መመዝገብ ነው። ሶስት ቁጥር ላይ ለመጮት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ አማርኛና እንግሊዘኛ አለ። እሺ